ጤና ይስጥልኝ አልፌም ሀሊሴ ባኮም ልርዳዎት?
ጠለብ ከሰብላሳ ልክ ትራንስፖርት ላድርግ ስል እምቢ አለኝ። ራሱ ይመልሳል።
ከየት ወዴት ነበር ያስ- ለማስተላለፍ የሞከሩት?
ከራሴ ቴሌ ብር፣ ከንግድ ባንክ ወደ ቴሌ ብር።
ከንግድ ባንክ ወደ ቴሌ ብር?
አዎ፣
እሺ እንደዛ ከሆነ ንግድ ባንክ ወይም ቴሌ ብሮችን ያናግሯቸው። በተለይ ንግድ ባንክን ለማስተላለፍ የሞከሩበትን ማለት ነው። እኛ አሪፍ ፔ ስለሆንን ወደዚህኛው በአሪፍ ፔ በኩል ያለፈ transaction ብቻ ነው ማየት የምንችለው።
እሺ፣ እሺ።
እሺ፣ መልካም ምሽት ይሁንልዎት።